የተበራ መርጫ ማዕከል
አሁን ደውዬልህ ነበረ ሰኞ ነበር ያልከኝ ለሰኞ አስራ አንድ ሰዓት ለሰኞ የሽሬውን ነው
አዎ የሽሬው ስንት ነበር ሂሳቡ እሺ
አራት ሺ ዘጠኝ መቶ ሀምሳ አንድ ነው ያልኩት ሂሳቡ
አራት ሺ ዘጠኝ መቶ ሀምሳ አንድ አዎ እሺ አካውንት ቴክስት ታደርግልኛለህ በ- የንግድ እሺ፣ ባንክ ሙሉ ስሞትን ማን ልበል
ወይንሸት መኳንንት ክፍሌ
ወይንሸት መኳንንት
ክፍሌ ክፍሌ እሺ
አዎ በዚህ ስልክ text አድርግሉት
አዎ በዚህ ስልክ በ normal text ቴሌግራም ስለማይሰራ እሺ አንድ ደቂቃ text አድርግሎታለሁ
እሺ hello ላኩ እሺ ልዝጋው ስልኩን ጨርሻለሁ አዎ ጨርሰው ወይንሸት